ነው። ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ቢዩቲ ባይ ዘ ቢደር
አቤት።
እ ከዊ ፕላስ solution ድርጅት ነው የምደውለው።
እሺ፣ ዊ ፕላስ solution provider ላይ አገልግሎት ለመስጠት ተመዝግበው ነበር። እ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን በመሆን ያለምንም ወጪ ከተጠቃሚዎች ጋር መገናኘት ይችላሉ። እንዲሁም order መቀበል ይችላሉ።
እሺ፣ እ እንዲሁም ዊፕላስ solution provider ጥቅሙ አይ አገልግሎት ሰጪዎች እንዲሁም የትራንስ አሽከርካሪዎች የሚመዘገቡበት ነው። እ እንዲሁም ደግሞ ዊፕላስ solution user የሚለውን መተግበሪያችን አውርደሽ የራስዎን ድርጅት መመልከት ይችላሉ። እንዲሁም እ የተለያዩ አገልግሎቶች አሉ። የትራንስፖርት እንዲሁም ከአርባ አራት በላይ አገልግሎቶች አሉን። እነሱን መጠቀም ይችላሉ።
ምን አይነት አገልግሎት ነው ሲባል?
እ ከአርባ አራት በላይ ሰርቪሶች አሉ። ልክ እንደ እናንተ አይነት ድርጅቶች የተለያዩ ድርጅቶችም አሉ። እዛ ላይ አገልግሎት መጠቀም ይችላሉ። እንዲሁም ከሶስት መቶ ሀምሳ በላይ ጌሞችም አሉ። እሱን መጫወት ይቻላል።
አ፣ እ እንዲሁም እ ሬ- ሬ- ኦር- referral code አለን። እሱን referral code በመጠቀም አሸናፊ የሚያደርጉትን ቻሌንጅን መቀላቀል ይችላሉ።
እሺ፣ እሺ።
እሺ፣ እናመሰግናለን። መልካም የስራ ቀን ይሆንልዎት።
አሜን፣ አሜን።
አዎ።